ሄሎ
ሄሎ አሉላ፣ አቤት።
እንዴት ነህ?
እግዚአብሔር ይመስገን።
አለሁ አለሁ። ሳር ቤት ኢየሩሳሌም የምትባል customer ይዘህላታል ሽንኩርት?
ኢየሩሳሌም
እ
እኔ እንጃ። ቆይ ልፈልጋ።
እስኪ check አድርገው በእናትህ ሳትዘጋው።
ኢየሩሳሌም ነው። ኢየሩሳሌም የለችም፣ ሙዬ የለችም፣ እኛ ላይ
የለችም።
እኛ ላይ የለችም ኢየሩሳሌም።
በቃ እሺ እሺ።
ቢሮ ነው።